ቴሌግራም ስትል እንደሚለው
ከአርፌ ነው
ናሽ ከአርፌ ነው የምንደውለው።
አልፎ ከአርፌ ከአርፌ
ምን ታዘዝ ድርመራ ሬስቶራንት ነው
ቆይታ እንዴ ይሰማል
አላ
ይሰማል።
ይሰማል
ደልመራ ሬስቶራንት
ወይ
ሬስቶራንት ነው ዳልመላ ሬስቶራንት ሳሚት ብራንች
እሺ የደወልነው ፑሽ ማሽናችን ላይ አጋጣሞች አለ ብለን ነው።
ምን ላይ ምን ማሽ ፖስት ማሽናችን ላይ
የምን የምን
አርፌ ፖስት ማሽን አርፌ አዎ አዎ
ያጋጠመው ችግር ካለ ብለን የደወልነው
እ ደውለንለት ነበረ እኮ ልጅ አንድ የመጣ check የሚያደርግ ልጅ ነበረ ነግረነው ነበረ እና እሱ
እ እንትን እንትን ምንድን ነው ደረሰኙ ሳይሰጠን ቆርጦበታል customer ኡ
እሺ
ለእኛ ምንም ያሳ ያስቀመጠልን እንትን ነገር የለም statement ነገር ምንም ያስቀመጠልን ነገር የለም አዎ። ደረሰኙን አልሰጠንም ከ customer ኡ ላይ ደግሞ ቆርጧል አ ቆርጧል አዎ
እሱ ለማ እሱ ለማን ነው ያመለከቱት? ለማን ነው የነገሩት?
እ እዚህ የሚመጣ አለ የሆነ ስልኩ የሰጠንና ለእሱ ነግረነው ነበረ ጠዋት ደውለንለት ነበር አልመጣም።
አልመጣም አዎ
እሺ አንዴ መስፈርኩት
እሺ ስለዚህ እኮ እንደዚህ ነው። ተነገረ እሺ፣ ይሄ ነው ይሄ ነው ስልኩ እሷ ለሊት ተደርበታል ወይ ወይ
ሞቷል።
ወይ ይሰማኛል ድጋሜ ለመቆጣጠር ሞከሩ። ድጋሜ
ወይ እ ሪፖርት ውስጥ ገብተው
እሺ ሞቷል። ሪፕሪንት ይሰማኛል አ ሪፖርት ውስጥ ገብተው ሪፕሪንት አላደረጉ።
እ ስፈልግ ምንም ነገር የለም። አዎ ሪፖርት ውስጥ ገብተን የለም
አዎ የለም። አዎ
transaction የሌለው transaction ላይ የለውም ምንም ነገር የለውም።
transaction የለውም።
አላስቀመጠልንም። አዎ ሌላ ጊዜ እንደዛ ነበረ የምናደርገው እ ደረሰኝ ሳይሰጥን ከቀረ transaction ላይ ይኖር ነበረ።
እሺ አሁን ግን የለም ምንም ነገር።
ይሰማዎታል? ለማያችን
ወይ ይሰማዎታል?
አዎ ይሰማኛል።
ሚኒስቴር ትምህርት ላይ ገብቶ አይተውታል?
አዎ የለም ምንም ነገር
የለም ሚኒስቴር ላይም የለውም። አዎ
እሺ ደንበኛችን ለሚመለከተው እናስተላልፍለታለን።
እሺ አመሰግናለሁ። እሺ ወረቀት አለው ደ- ደረሰኙ
አለው ወረቀት አለው።
አይተውታል።
ውስጡ ላይ ነው ወረቀት። አዎ ይሰማኛል።
አዎ ውስጡ ላይ አዎ ወረቀት አለው። ተጠቅመንበታል። ከዛም በኋላ
በራስ ደ- ይሰራል፣ ሲሞክሩ መስራት ድጋሜ- ይሰራል። አዎ እሺ አላወጣም።
አላወጣም። አዎ አዎ እሺ ስሙት ይነግሩኛል።
እ የካፌውን ስም ነው የኔ።
የእርሶ
እሺ አብዲ ይባላል።
አብዲ
አብዲ አዎ ሰሚት branch አለኝ።
እ ሰሚት branch አለኝ።
ሰሚት branch አዎ
እሺ ደንበኛችን ለሚመለከተው አካል ስላስተላለፍሎት
እሺ
ይደውላል። ደንበኛችን ይጠብቁ።
እሺ አመሰግናለሁ። እሺ እኛም እናመሰግናለን። መልካም ቀን።
መልካም ቀን። እሺ ለሁላችሁ